ጤና ይስጥልኝ ሁሉ ስፖርት ባኮም ለዳው
አብረው ስጥልን ብር ወጪ አድርጌልኝ እስካሁን ድረስ አልገባልኝም። check እንዲያደርግልዎት ፈልጌ ደውያለሁ።
መቼ ነበረ ወጪ ያደረጉት?
ከትናንት ትናንት ነው ትናንት ወጪ አድርጋለሁ።
ቴሌግራም ላይ ልከውልናል።
አቤት ቴሌግራም ላይ ልከውልናል።
አይ እኔ ያላኩልሽም ቴሌግራም ላይ እሺ ከ transaction history ላይ ያልገባልዎትን screenshot አድርገው በቴሌግራም ይላኩልን። እሺ ደንበኛችን successful ኡን
አዎ successful ኡ
እሺ በዚህ በሁሉ ስፖርት ቀጥታ ብዬ search ላድርግ ነው ቴሌግራም ላይ አይ ጥያቄ ምልክት ያለችበት website ኡ ላይ እሱ ላይ ያገኙታል ስልክ ቁጥራችን እሺ እሺ